ጤና ይስጥልኝ ቤተሰቤ ዲቦራ ነኝ እባክዎን ምረዳው
ትኬት ነበረ እና እንትኑ ነው።
እሺ ንገረኝ ስልካሽ ኮድ አይ ስልኩን አላስኩትም። ትኬት ነበሩን መንገርሽ
እሺ ንገረኝ። ምን ሆኖብህ ነው? ፖስት ፖንድ የሆነ ጨዋታ ነው?
ሁለት ጨዋታ ፖስት ፖንድ ነው። የሬንጀርስ እና የማሚሎች አንድ ነው።
እሺ አዎ ልክ ነው። ስለዚህ ሀያ አራት ሰዓት መጠበቅ አለብህ። እሺ ፖስት እንትን ለማለት ካሸዋት ለማድረግ እም አይ postponed የሆነ ጨዋታ ካለው cash out ማድረግ አይቻልም። ግን ለምሳሌ አሁን ትናንትና ስንት ሰዓት ነበር ጨዋታው የሚካሄደው?
አራ- አራት ሰዓት ምናምን ማታ አራት ከአርባ አምስት ይመስለኛል አይደል? ስለዛ እንደዛ ከሆነ እስከ ዛሬ ማታ አራት ሰዓት ከአርባ አምስት ድረስ ትጠብቅና ጨዋታው በዚህ በሀያ አራት ሰዓት ውስጥ ከተካሄደ እንደ ውጤቱ ይያዛል። ካልተካሄደ ደግሞ void ይደረግና ማለትም የሱ odd አንድ ይሆንና የሌሎቹ ትኬት ላይ ያሉት የሌሎቹ ጨዋታዎች ይያዛል ማለት ነው። ሌሎቹ win ከሆኑ win ያደረግከው ይገባልሃል።